ጤና ይስጥልኝ። ስፖርት በኩል ልርዳው?
ሰላም ነው።
እግዚአብሔር ይመስገን።
በዚህ ስልክ withdraw አድርጌ ከሁሉ ስፖርት ወደ ቴሌ ብር አልገባልኝም። ትናንት መጣ
እሺ እ የሁሉ ስፖርት transaction history አለ አይደለ? successful የሚለው እሱን screenshot አድርገው ቴሌግራማችን ላይ ልኩልናል።
okay እሺ እሺ የቴሌግራም account ኣችን ደግሞ ኦንላይን ላይ የጥያቄ ምልክቷ ላይ የቴሌግራም አለች፣ አለች።
ምልክት አለች አይደለ? እዛ ላይ ሲገቡ ያገኙታል። እዛ ላይ ላኩልን።
በቃ እሺ እሺ እሺ መልካም ቀን።